Hello
Hello Hello፣
ጤና ይስጥልኝ። ሰላም ነው?
ሰላም ሰላም፣ ጤና ይስጥልኝ።
እግዚአብሔር ይመስገን። ማን ነው?
ሰላም፣ ደሮ አርቢ ነኝ ከአምባር ደብረ ማርቆስ ነው የምደውል። ደውዬ ነበር።
ስምህን ንገረኝ እስኪ።
ጌታቸው።
ጌታቸው።
አዎ ማሳወቅ አሳውቂያለሁ። ባለፈም ረቡዕ ዕለትም ተደውሎልኝ ነበር።
ጌታቸው ማን?
እንዲህ አለ
እህ፣ ጌታቸው እምቢ አለ። እሺ፣ አዎ። እና እንዴት ነው?
አዎ፣ ቅሬታ ምን አቅርበህ ደረ- ነበር አይደለ?
አዎ አቅርቤ ነበር።
እ፣ ስለ ሞት ነው አይደለ? የሞቱት ጫጭቶች።
አዎ ስለሞቱት ነው።
እም፣ አዎ። እ፣ ጉዳዩን እ፣ እዛ አካባቢ ያለው የእኛ ተወካይም እ፣ አሳውቀዋል። ጉዳዩን አዎ።
እየተከታተሉ ነው። እ፣ ምን ላይ እንደደረሰ የኔ ደውዬ አሳውቅሃለሁ። እ፣ አሁን አሁን መልሼ ልደውል እስኪ ከተወሰነ ደቂቃ በኋላ እሺ እሺ።